ጤና ይስጥልኝ አሪፍ ነኝ እንዴት ነኝ ባክዎ ምረዳዎት?
ሄሎ
ሄሎ ይሰማል?
ይሰማል አዎ።
እሺ ደንበኛችን
አቤት
ጤና hello።
ይስጥልኝ ነው ባክዎ ምን ልርዳዎት?
okay በኦሮምኛ እስቲ በኦሮምኛ አነጋግሩኝ።
እ ኦሮምኛ የሚችል ሰው አሁን አካባቢ የለም። በአማርኛ ላይ ኦሮምኛ አይችሉም?
እሺ በቃ ትንሽ ቆይቼ ልደውል።
እሺ ወይም መስመር ላይ ትንሽ ይጠብቁ።
እሺ እሺ